ጤና ይስጥልኝ። ቀሲስ ደጀኔ ከብስቴ ቤት ምን ልርዳው?
bet ID check ለማድረግ ነበር።
ሄሎ
bet ID check አረግ
እሺ ይንገሩኝ። እሺ
አስራ አንድ አስራ አንድ
ስልሳ
ስልሳ
ሁለት
ስንት አሉኝ?
ስልሳ ሁለት እሺ
ሰባ አንድ
እሺ update ተደርጓል። አንድ ጨዋታ ቀይ ነው። ሴልቲክ KFC የሚለው
ሴልቲክ ጣሪ ምን አሉኝ?
ሴልቲክ ነው የወደቀው።
አዎ አዎ
ስንት ቀሪ ለስንት ወጣ?
ጨዋታዎች አሉ።
እሺ እና ስንት ስንት ወጣ ነው?
የውር- ውጤቱን ነው አዎ ሁለት ለዜሮ ተሸንፏል።
እሺ
እሺ ሌላ አለ?
የለኝም።
እሺ መልካም ቀን